ሄሎ ሄሎ
ሄሎ።
አቤት አቤት።
ሰላም ጤና ይስጥልን። ቴሌቪ
ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ናችሁ?
አለ
ቆይ ምን እንደ- ካርደን ይበላልና ምን ሆኖ ነው?
የቴሌቪ ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
አውቆ ሜሴጅ ሰማንያ ሰባት ሌላ ዘጠና አምስት ቁጥር ምናምን ያለ ቁጥር ይገባል። ለምን እንደሆነ አላውቅም። በቃ
እኮ የቴሌቪ ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል። እርስዎ ባለው ትኬት የመጫወት እድሎትን ይሞክሩ።
እሱን እንዴት ነው ማጥፋት የምችለው? እንዳይ- እንዳይቆርጥብኝ
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ቢደውሉ ስድስት ቁጥር ላይ ለማቋረጥ ይላል።
ኮከብ ሰማንያ ዘጠኝ ይመስላል።
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ ይመስላል።
አዎ ስድስት ቁጥር ላይ
እሺ እሺ